ጤና ይስጥልኝ ቻኮ።
ወዳጅ ስለት ሰላም ነው?
እግዚአብሔር ይመስገን። ምን እንርዳዎት?
ከቴሌ ብሬ ወደ አበሻ አካውንት አስገብቼ አካውንት ላይም አልገባልኝም። አንድ ሺ ዲፖዚት አድርገው ነው እ ትላንትና ወደ አስር ሰዓት
ዲፖዚት አድርገው
ከቴሌ ብር ወደ አበሻ አስገብቼ ምስል ግን ገብቷል። ወደ ቴሌ ብር እንደውዬ ወደ አበሻ ገብቷል። ስስት ብር ለምናምን አሉኝ ትላንትና።
በቃ transaction message ኡ አለት ያስተላለፉበት
እ
transaction message ኡ አለት ያስተላለፉበት
message ኡ አለ በቃ እሱን ቴሌግራም ላይ አንድ ስልክ ልስጦት እና በእሱ ስልክ ይላኩልን እና check ላድርግለት።
እሺ።
ልንገሮት ዜሮ